hello አቤት ሰላም ነው?
አዎ ናት። አንዴ በእናትሽ ኢንተሩ አልሰራም ሰው ቆሞብኝ ነበረና
እሺ በ- ገዝሽ ጋር ደውለላት ስልክ ልንገርህ።
ለም support ይሉ
ገዝ ምንድን ነው የሚልህ?
normal printer ኡ አያወጣም እና እንትን detail ምናምን ይለኛል እና እምቢ አለኝ።
እ፣ ኬብሉን ምናምን ሞክረዋል አዎ እሱ አይደለም እኮ ገዝሽ ነው support የሚያደርገው እሱ ል- ልንገርህ ስልክ የታ አለ እዚህ ስልክ ልስጥ ገዝሽ ብሩክ የለ
ብሩኬ ዛሬ ኦፍ ነው። እሺ
ኦኬ ገዝሽን ስልክ ላ ገዝሽ ነበር የመሰለኝ ስልክ አለ
እስቲ ቆይሽ ላክ ለማንኛውም ማን ምኑ?
ማን አምራዊ በሚለው ሰማንያ።
ልካል ሀምራዊ ሰማንያ ሶስት እኮ ማን ነው ስምህ ቴሌግራም ላይ ምን ተስኖት